ሄሎ ሰላም ሰላም።
ሰላም ነው ጤና እንትን ነበረ ትላንትና withdraw አደርጋለሁ ብዬ አምስት መቶ ብር አስቀረብኝ።
እሺ አንዴ ጠብቀኝ።
አይ እሺ ኦ፣
ሄሎ ሄሎ አቤት።
እ፣ አምስት መቶ ብር አስቀረብኝ ትላንትና እዚህ ላይ withdraw አድርጌው።
እሺ የቤት ቤት ቁጥር አሁን የደወልክበት ነው?
አዎ አሁን የደወልኩበት ቁጥር ነው። ትላንት ስድስት ሰዓት አካባቢ
እሺ ንገረኛ እንዴ ቁጥርን ዜሮ ዘጠኝ ሰማንያ ስድስት ሰማንያ ስድስት ሀያ ስምንት ሀያ ስምንት አርባ ዘጠኝ አርባ ዘጠኝ ሀያ ሰባት ሀያ ሰባት
አፌ ዊዝዶ ያደረግከው በ voucher ነው።
አዎ በሞተር ነው ያልኩት።
እ፣ አካባቢ ላይ የቤት ቤት ሱቅ ካለ እዛ ሄደህ ማውጣት ትችላለህ።
እሺ እና እንዴት አድርጌ ላሳ ልንገራቸው ወይስ ላሳያቸው ነው?
አዎ ለእነሱ voucher ኮዱን ስትሰጣቸው
እሺ ሞተር ኮድም አላቅም።
account history ላይ ስትገባ voucher history የሚል አለ። እሱ ውስጥ ታገኘዋለህ።
እሺ account ውስጥ ውስጥ የሚሉ ውስጥ ልግባ።
አዎ አይ እሺ። እሺ አልኩት።